e l'ambulance va comme un médecin Et là Là ሰላም አምቡላንስ ልባስ ኮምን ልርዳ እ፣ ከሰው አምቡላንስ ፈልጌ ነበር ከቡልቡላ እ፣ ሀሌሉያ ጎተራ
ከቡልቡላ
ጎተራ ሀሌሉያ
እሺ እ፣ ኬዛቸው ምንድን ነው
እ፣ check-up ነው። check-up ደ- ደርሶ ለመመለስ ነው።
check-up ነው አ- አ- ደርሶ መልስ ማለት ነው አ- አ- መልካም እሺ ከሁለት ደቂቃ በኋላ ልደውልልህ አ- እሺ እሺ እሺ